ሰላም ጤና ይስጥልን። ችችር
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አለን። አንድ order ሙሉ ተከፍሎ ነበር፣ ግን አሁን ዛሬ deliver ነበር drop እንደተደረገ እያሳየኝ ነው።
ትላንትና ነው order ያደረጉት።
ትናንትና ነው order የተደረገው። ትናንት ሶስቱም እኔ አንድ ሁለት ሌላ ተከፍሏል።
እስኪ ስልክ ቁጥር ይንገሩኝ እስቲ።
ዘጠኝ አስራ አንድ እሺ፣ ሀምሳ አንድ እሺ፣ ስልሳ አራት አስራ አምስት
አዎ ወጧል። ስልክ ቁጥር ልንገሮት የ driver ይዞት የወጣው ነው ወይ እሱ ይዞት ማለት አንድ item ጎድሏል ነው እንጂ እሱማ ደውሎልኛል እኮ የትኛ ምን የትኛ ነው የጎደለበት?
ቲማቲም
ቀሊሎ okay ቲማቲሙ restaurant quality ነበረ።
አ
አንድ ሰው እኮ ይጎድለዋል። complete አላለም። fail አድርጎበት ነው። ለዛ ነው
አይ already ሌላ ሰው ነበር የከፈሉት። እኔ already create አደረኩት። join ያደረጉት ግን already ደስታውና- ከፍለናል ብለው ነው።
እ ደስታውና ታምራት ነው ያሉት እና አንድ ሰው ይቀረው ነበረ። እሱን ስላልሞላችሁበት fail አድርጓል። ይሄኛው ዛሬ refund ይደረግሎታል። ሰው ስላልሞላበት ነው ያልወጣው።
እሺ እሺ እሺ መልካም ዳሽ እሺ አውቃለሁ።